ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎ ምን ልርዳዎ?
hello ማ ከትናንት ወዲያ እንትን game እየተጫወትኩኝ እሺ ስድስት ሰዓት አካባቢ withdraw አረኩኝና አየር ላይ ቀረብኝ።
withdraw አድርገክ በሳንቲም ፔ አዎ።
ነበር የተጠቀመው?
አ በሳንቲም ፔ ነው የተጠቀምከው?
በምን በሳንቲም ፔ ነበረ withdraw ያደረግከው?
አ አይ እንደዚሁ እንደዚሁ እንትን ክሮም ገብቼ bet እየጫወትኩ ነው።
እሺ ከዛ withdraw አልክና ብር አልገባልህም አልገባልኝም ግን ምልክት ያሳየኛል።
pending ይላል አ እሺ በቃ ትንሽ ጠብቀው እሺ ይገባላል ትንሽ system የተስተካከለ ስለሆነ ነው ከትናንት- ትናንትም እንደዛ ነበር የተባልኩኝ። አሁን ግን አ- አልገባልኝም።
እንትን ነው የ bet bet ችግር ሳይሆን ሳንቲሞች ትንሽ system ላይ ችግር ገጥሟቸው ነው ይገባልኛ አሳውቀናል እሺ
እስከ ስንት ቀን?
እ፣ ምንም መልስ አንድ- እንደዚህ ቀን አላሉንም ግን እያስተካከልን ነው ብለዋል ወይም ዘጠና ሶስት ስልሳ ላይ ማለት ደውልና እንጂ- check ማለት አድርጋቸው እንጂ ነው። ተፋዳ።
ዘጠና ሶስት ስልሳ ላይ ደውልና check አድርጋቸው እሺ እናመሰግናለን።
እሺ
ዘጠና ሶስት ስልሳ አይደል ወልዴ እ?